ጤና ይስጥልን Hello Visa ለምነሽ ነኝ እባኮት ምን አይነት የጉዞ መረጃ ልስጥዎት?
ጤና ይስጥልን አብሮ ይስጥልን ደንበኛችን
አ፣ ወደ ውጭ process ለመጀመር ነበረ ምን አሉኝ? ደንበኛችን ድምጾት ይቆራረጣል እ?
ድምጾት ይቆራረጣል ምን አሉኝ?
ምን አሉት?
ጤና ይስጥልን Hello Visa አይሰማም?
ይሰማል ይሰማል። አሁን እሺ እስኪ ንገሩኝ።
አ፣ ወደ ውጭ ሀገር ወደ ካናዳ መሄድ ይቻላል?
እሺ ካናዳ እሺ ይችላሉ። አዎ ስራ ፈልገው ለስራ ነው አዎ።
ወይስ ለምንድን ነው?
ለስራ ለስራ okay እሺ